ጤና ይስጥልኝ ኢትዮ ልጃችን
ሰላም ነው።
አለው ሰላም ነው።
የአራት ሰዓት ቀጠሮ ነበረኝ
እሺ መቼ እንደመጣሁ ነው?
ትናንት በዚህ ሰዓት አካባቢ ደወልኩ።
okay መልሶ አልደወሉ?
አልደወሉልኝም። አሁን ከላይ የደወልኩ ነው እኔም።
እሺ እሺ ሪፖርት እናደርጋለን ካልደወሉ።
ማ- መሐመድ ዛሮ መሐመድ ዛሮ
እሺ ማን ነበር የተቀበሉት?
እኔ እንጃ ስሙን አልነገረኝም ወይም ረስቸዋል ማለት ነው።
okay
በስነ ስርዓት ከይዙ ነግሬዋለሁ። አራት ሰዓት ጠብቅ ይደውልሃል ብሎ ነበር። እስካሁን አልደወለም።
አ ግን ምናልባት ካልነገሩት ነው እንጂ ከ ቢያንስ ነው 24 ሰዓት ቢበዛ ግን በ48 ሰዓት ውስጥ ነው መልስ okay አይ እኔ በአራት ሰዓት ውስጥ ስላለኝ እ፣ ምናልባት ተዘንግቶ እንደም ከይዙ ቢሆን ችግር የለም።
አይ አይደለም እ፣ በጣም ማክሲመም ከሄደ በአርባ ስምንት ሰዓት ውስጥ እንመልሳለን።
እሺ እሺ ይጠብቁ።